ያልተሰራው አካሌ ስራው ያልተሰራው አካሌ ስራው ያልተሰራው አካሌ ስራው በፈቃድ በውዴታ ውስጤን በመንፈስ አስተካክለው ውስጤን በመንፈስ አስተካክለው ውስጤን በመንፈስ አስተካክለው ለሰውም ያልታየ ለኔም ያልታወቀ ለኔም ያልታወቀ መራራ የሆነ ስር ሰዶ የበቀለ ስር ሰዶ የበቀለ ሕይወቴ እንዳያድግ ውስጤን ያቀጨጨ ውስጤን ያቀጨጨ ይኖራልና ኢየሱስ አስተካክለው ቀርበም አስተካክለው ቀርበ ዛሬ ለኔ መልካም መስሎ የሚታየኝ ወንድሜን እህቴን የሚያቆስልብኝ ስራህን የሚንቅ ደግሞ የሚያጥፋፋም እንዳይኖር በሕይወቴ ኢየሱስ ሆይ ልሰራ እንዳይኖር በሕይወቴ ኢየሱስ ሆይ ልሰራ በአደባባይህ ላይ ቆሜ ባገለግል ቆሜ ባገለግል ስምህን ብጠራም ለክብርህ ብዘምር ለክብርህ ብዘምር እኔ ካልተለወጥ ውስጤ ካልተሰራም ውስጤ ካልተሰራ ምንም ዋጋ የለኝም ውስጤን ስራው ጌታ ውስጤን ስራው ጌታ በቤተ ክርስቲያን ውስጥ አስቀመጥከኝ ስፍራ በሕዝብ ላይ ሰልጥኜ እንዳልታይ ጌታ ለባሪያ ዎችህና ለቃል እንድታዘዝ መንፈስ በውስጤ ለትለት ይፍሰስ መንፈስ በውስጤ ለትለት ይፍሰስ ጌታ ሆይ ኢየሱስ ሆይ ያልተሰራው አካሌ ስራው ያልተሰራው አካሌ ስራው ያልተሰራው አካሌ ስራው በፈቃድ በውዴታ ውስጤን በመንፈስ አስተካክለው ውስጤን በመንፈስ አስተካክለው ውስጤን በመንፈስ አስተካክለው መንፈስ በውስጤ ፈሶ ያስተካክለኝ ፈሶ ያስተካክለኝ ጠማማውን ያቃና መራራውን ያጣፍጥልኝ መራራውን ያጣፍጥልኝ አቤት ቅናት ቁጣን ከውስጤ ያውጣልኝ ከውስጤ ያውጣልኝ በጎ ታማኝ ባሪያህ አድርጎ ያቁመኝ አድርጎ ያቁመኝ አንተስ ትሰራ ገንዘብ እንድሆን እምነት ጥር ተስፋ በውስጤ እንዲገኝ ባሕዛብ መካከል ሕይወቴ እንዲነበብ አምላኬ ኢየሱስ በልቤው ልክበር አምላኬ ኢየሱስ በልቤው ልክበር